ሄሎ ጤና ይስጥልኝ ጉዳይ
ስራ ለመቀጠር ፈልጌ ነበር ትላላችሁ?
እሺ ስሙትን እንግዲህ ገረመው ክብረት
ገረመው ክብረት
ክብረቱ
ክብረት ክብረት ክብረት እሺ ገረመው በሙያ ነው መስራት የፈለጉት
ያለው ሙያ ምን ምንድን ነው?
እርስዎ ባለዎት ሙያ እኛ ጋር የስራ ጥሪ ሲመጣ ወደ እርስዎ እናስተላልፋለን መስራት የሚችሉትን ሙያ ይንገሩኝ
መንጃ ፈቃድ አለኝ። ሹፌር መሆን እችላለሁ። cashier ምናምን፣ ጥበቃ ሁሉም ተማራ ነው። ሁሉም
ሽያጭም ይችላሉ
እ ሽያጭ ነው ያሉኝ ሽያጭን ችግር የለም ሁሉም ሙያ ስላለኝ ማለት ነው።
እሺ በሹፌር በሽ- በጥበቃና በሽያጭ አድርጌ ይዤልዎታለሁ። እዚህ ሲመጡ ደግሞ አንድ ቀን ስለሚመጡ እዚህ መተው ተጨማሪ ካለ ይነግሩናል ማለት ነው። ገረመው ክብረት። እሺ ስልክ የሚጠቀሙት ይሄንን ነው?
አዎ ሌላም አለ ዘጠኝ ስንት ነው? ይሄኛው ስንት ነው? ዜሮ ዘጠኝ ስልሳ ሁለት ስልሳ ሁለት ሰባ ስድስት ሰባ ስድስት አርባ አምስት ሀምሳ አምስት
ሰባ ስድስት አርባ አምስት ሀምሳ አምስት እሺ ገረመው ከየት ነበር መረጃውን ያገኙት ስለኛ?
እ አንድ ፖሊስ ጓደኛ ነበረኝ የስራ ባልደረባ ነበር እና እሱ ነው የነገረኝ። ፒያሳ ላይ ነው የሚሰራው።
እ የእሱ አካባቢ የት ነው አድራሻዎት?
እኔ ሁሉም ጋር አለው ግን ያ ቤቴ መስቀል ፍላወር አካባቢ ነው።
ፍላወር አካባቢ ወጥተው መስራት ይችላሉ። የስራ ጥሪ ሲመጣ ወጥተው መስራት ይችላሉ።
ይችላሉ።
እሺ በቃ መዝግቤዎታለሁ። እኛ ደውለን እንጠራዎትና አንድ ቀን የእኛ ቢሮ ጎተራ ፔፕሲ ፋብሪካው ጋር ነው። አንድ ቀን እዚህ መጥተው system ላይ ከገቡ በኋላ በአቅራቢያዎት በእርስዎ ሙያ ስራ ሲመጣ እ የስራ ጥሪ ይደርስዎታል ማለት ነው።
መልካም እሺ መልካም ቀን። መዝግቤዎታለሁ።